ሄሎ
ሄሎ ጤና ይስጥልኝ።
አብረን
እግዚአብሔር ይመስገን። ምን ልታዘዝ?
ይጠቀም ነበር እሺ
ጠቃቀም ዛሮ ኮከብ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ ሲደውሉ የቴሌቪዥን መረጃ ይመጣሉታል። ከዛ ሰባ ቁጥር ይጫኑና ቋንቋውን አማርኛ ያደርጉታል።
አረብ
ሶስት ቁጥር ላይ ለመጫወት የሚል አለ።
የሚል
ሶስት ቁጥር ላይ ለመጫወት የሚል አለ
game game የሚል ነው ያለው እኮ እሱ game የሚለው እ፣ ለመጫወት ማለት game ኡን ነው።
እሺ ከዛ ሁለት ቁጥር ላይ coin ይገዛሉ ለመግዛት የሚል አለ።
ሽክሪን coin አ ከሁለት ብር ጀምሮ ይገዙና ጥያቄና መልስ ይመልሳሉ። የእድል ጨዋታ ደግሞ አንድ ቁጥር ላይ subscribe ያደረጉና ትኬት ይገባሉታል።
የእድል መሞከር የሚለውን የአንድ ቁጥር አረፍና
አ እሱ ላይ እ፣ እንትን ያደርጋሉ subscribe ሲያደርጉ ትኬት ይሰጡታል። ትኬት ሲያገኙ ደግሞ እ፣ እድሉን ይሞክራሉ።
በስንት ብር ነው አሁን አንድ ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ይወስድና ትኬት ያስገባሉታል።
ስኬት አስገብቻለሁ እና አሁን ስለዚህ የእድሉን ጨዋታ ሲከፍቱት ስንት ትኬት እንዳሉት ይነግሮታል። እድሎትን ይሞክራሉ የዛን ጊዜ።
እሺ ልሞክረውና ግልጽ ካልሆነ ደውላለሁ።
ችግር የለም መልሶ ይደውል። እሺ